hello
ዋሽንግተን ዋሽንግተን ሕክምና ማዕከል መደዳዎች እ፣ ሰላም ነው እ፣ እንትን ቀጠሮ ማለት ይቻላል እንዴ?
ለመቼ እ፣ ትናንትና ምርመራ ነበር፣ ዛሬ result ነበረኝ ዶክተር ዶክተር እስክንድር ጋር።
እኮ ለዛሬ ነው ቀጥሮ ነው የፈለግሽው?
አዎ፣ አይ ትናንትና ብትጠዋ መጥቼ እ፣ ከቢሮ almost አስራ ሁለት ሰዓት ነበር የወጣሁት ከእናንተ ጋር ማለት ነው። እንደዛ እንዳይሆን ስምንት ሰዓት ነው የሚገባው ዛሬ። ትናንት ውጤት ምናምን አሰርቼ ነበር sample ማለት ነው።
ገብቶኛል እኮ እያልኩት ያለው ተገብቷል።
አዎ፣ ለዛሬ ነው ወይ ለዛሬ።
ቀጠሮ አዎ፣ የፈለጉት? ዛሬ አዎ፣ በዛሬ አዎ።
ቀጠሮ አያስፈልጉትም። ቀደም ብለው መጥተው ካርድ አውጥተው መግባት ይችላሉ።
ቀጥ- እንትን እኮ ነው result ነው እናቴ።
ለ- ለ result ቀጠሮ አያስፈልጉትም። ቀድሞ መግባት ይችላሉ። አናግረዋቸው በ patient ም።
መሀል መግባት ይችላሉ።
እሺ።
እሺ